ጤና ይስጥልኝ ጤና ይስጥልኝ
ክሊኒክ
ማርቲ ዴንታል ክሊኒክ ነው አዎ እሺ ደንበኛችን ካሪስፔ ነው የምደውልልዎት ረዴት እባላለሁ እሺ
እሺ ከዚህ ቀደም እ፣ የ settlement እ፣ receipt እያወጡሉት እንዳልነበር አመልክተው ነበር ተስተካከለልዎት አዎ ተስተካከለ ዛሬ ቴክኒክ ባለሙያ መጥተው ያስተካከለ እሺ ደንበኛችን ከተስተካከለልዎት መጠቀም ይጀምሩ ሌላ አዎ።
ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁ እሺ መልካም ቀን ይሁንልዎት አሜን